ይሰክሳል ሄሎ ሄሎ ጤና ይስጥልኝ
ጤና ይስጥልኝ። ሰላም ወ- ሰላም ነው እግዚአብሔር ይመስገን ወደ Flintstone Homes ደውለውልን ነበር እባክዎትም ልርዶ አ- አዎ፣ ስለ አክሲዮኑ መረጃ ፈልጌ ነበረ።
እሺ አው አክሲዮን ሽያጭ ላይ እንገኛለን የአንድ አክሲዮን ዋጋ ሰባት መቶ ሀምሳ ብር ነው መግዛት የሚቻሉ ዝቅተኛ አክሲዮን መ- ወይም መነሻው መቶ አክሲዮን ነው ያው እ?
መ- መነሻው መቶ አክሲዮን ነው የአንድ አክሲዮን ዋጋ ሰባት መቶ ሀምሳ ብር ነው ያው መነሻ መቶ መቶ መቶ አክሲዮን ነው አዎ ያው በሰባት መቶ እሺ።
ሀምሳ ስናበዛው ሰባ አምስት ሺህ ብር ይመጣል ማለት ነው በብር ዋጋ አ፣ አምስት ሺህ ይሆናል። ከፍተኛው ደግሞ አራት ሺህ አክሲዮን ነው። እሱ ደግሞ ሁለት ሚሊዮን ብር ይሆናል ማለት ነው።
እሺ እሱም አቅሞ በፈቀደ መልኩ ከሰባ አምስት ሺህ ጀምሮ እስከ ሁለት ሚሊዮን መቀላቀል ይችላሉ ማለት እ ነው።
እ እ ከሰባ አምስት ሺህ ብር ጀምሮ እስከ ሁለት ሚሊዮን ብር ድረስ መቀላቀል ከ- ይችላሉ።
እሺ ሁለት እሺ፣ አዲስ አበባ ነው ነዋሪነቶ?
አዎ፣ አዲስ አበባ ነኝ።
OK። ያው ለተሻለ መረጃ ሙሉ information እንዲያገኙ ቢሮ መምጣት ይችላሉት።
የት አካባቢ ነው?
ገርጂ ቦሌ ልደታ አለን ይቀርባሉ።
እኔ ወደ ገርጂ ይቀርበኛል።
ገርጂ ቀርቦታል። እሺ፣ ገርጂ አ፣ ከኮሪያ ሆስፒታል ወደ ቦሌውንስ የሚወስድ መንገድ አለ። እሱ ጋር ነው የምንገኘው። ከኮሪያ እሺ።
ሆስፒታል ወደ ቦሌውንስ የሚወስድ ነጭ ህንጻ ነው። ፍሊንትስቶን ሆምስ የሚል እዛ መተው ሙሉ መረጃው ማግኘት ይችላሉ።
እሺ እሺ እሺ፣ መቼ ስሞትማ? እሺ፣ እኔ አመሰግናለሁ። ስሞትማ ልበል? ይቅርታ።
ስሜ ዘላለቅ ሀሰን ይባላል። ልጅ አለው የገዱ
እሺ፣ ችግር የለም። መች ብግሉልናል? የተመቹት ቀን ቀጠሮ እንዳትዘበት።
ልደውል ወይ እሺ፣ ችግር የለም። መልካም መልካም። እሺ፣ እናመሰግናለን በጣም